ሰላም ጤና ይስጥልኝ። Hello ሰላም ጤና ይስጥልኝ።
አቤት ጤና ቆንጅት ይስጥልኝ።
እንደምታወቂ
እ፣ ድንቅ ታሪኬን ለማካፈል ነበረ
ስንት ዓመትሽ ነው?
እ ስንት ዓመትሽ ነው?
ሀያ ሺህ ምን የአንድ ህይወት ላይ ነው መቅረብ የፈለግሽ?
አ
ከየት ነው የደወልሽልኝ?
አዲስ አበባ
እንዴት ለመቅረብ አሰብሽ? አስተማሪ የሆነ ታሪክ አለሽ?
ብዬ አስባለሁ።
እሺ ስምሽን ማጥበት
ቅድስት
ቅድስት ማን?
ወርቁ
ቅድስት ማን?
ወርቁ
እሺ ስልክ ቁጥር
ዘጠኝ ሰላሳ
0930 ሰማንያ ሁለት
እህ
ሀምሳ ሁለት ሰባ አንድ
እሺ የአንድ ሰው ህይወት አዘጋጁ ይደውልልሻል።
እ
የአንድ ሰው ህይወት አዘጋጁ ይደውልልሻል።
እሺ
እሺ መልካም ቀን።
እሺ ላንቺ